ከማን ጋር ነው የምደውለው? ኮከብ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልኝ ኮከብ ወይ ከችፕችፕ ነበር የምደውልዎት።
እሺ ይቅርታ ያልተቀበለ product አለ እስካሁን?
ችፕ ችፕ ላይ እም
እም፣ አሁን አስታውስ
ተቀብለዋል ሁሉንም። እዚህ ጋም ያው check ላድርጎት ብዬ ነው እኔ የደወልኩልዎት።
አዎ
okay እሺ፣ አመሰግናለሁ በቃ እሺ፣ መልካም ቀን።